እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል። እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል። ሩቅ ያለውን ተስፋ አጥቦ ያሳያል። የማይቻል የለም እምነት ይቻላል ይላል። ሳናይ ሳንደስተው ተስፋ እናደርጋለን ለሰው ባይመስለው እንኳን እኛ እናምናለን። እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል። እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል። ዓለሞችም ሁሉ በአምላክ ቃል ተፈጥረዋል። የሚታየን ሁሉ ከማይታየው መጥቷል። ይህ የሚታየን ሲያልፍ ሌላ ዓለም እንዳለን በቃሉ ተረድተናል። እኛ እናምናለን። እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል። እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል። ተስፋ የሰጠን ኢየሱስ ታማኝ ነው፣ አይነቃነቅም። ተስፋችን ጽኑ ነው፣ በቃሉ ታምነን እንጓዛለን ዓለምን በእምነት ድል እንነሳለን። እምነት እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል። እምነት የማይቻለውን እንደሚቻል እምነት አድርጎ ያስረግጣል፣ ተስፋን ያስጨብጣል።